ጤና ይስጥልኝ ራም አብሮ ይስጥልን
ራንክ የቆዳ ክሊኒክ እ
ራንክ የቆዳ ክሊኒክ
OK አዎ ከእንትን ከማስታወቂያችሁ ላይ ነው ሰምቼ የደወልኩት እሺ
እ የአይን ቆዳ እንትን የ- ማለት ነጩ የአይን ክፍል አለ አይደለ ቆዳው ውጨኛው እሱ የመስ- የመሰብሰብ ባህሪ ያለው እ እና እሱን ለማማከር ፈልጌ እንዴት ነው የማገኛችሁ
የህክምና አገልግሎትን እንሰጣለን ለቡና ወሎ ሰፈር branch አለን የት ይቀርብሃል የት የት ለቡና ወሎ ሰፈር branch አለን የት ይቀርብሃል
እ ያለውኝ አሁን ኮልፌ እ ቀራኒዮ ወረዳ ሶስት ነኝ ለሱ የሚቀርብ branch የት ነው ያለው ወሎ ሰፈር ይቀርባል እ የት ሰፈር ወሎ ሰፈር አዎ።
ወሎ ሰፈር ቦሌ ነው ወሎ ሰፈር ማለት አዎ ቦሌ
OK እሱ ነው ያለው ቅርንጫፋችሁ አዎ ወሎ ሰፈር ስቴ ህንጻ ቄራታችን ነው
OK ወደ ጦር ኃይሎች ምናምን የለም የለም አዎ እሺ ሁለት ቦታ ነው ያለን ለቡና ወሎ ሰፈር የወሎ ሰፈር ክርስጥል ይቀርብሃል ወይ እሺ እሺ እመጣለሁ